Hello
አቤት ሰላም ጤና ይስጥልኝ እንደምን ዋልሽ?
እግዚአብሔር ይመስገን ሰላም ነው።
አለን ደህና። የልዩ ስልክ ነው?
አዎ
Okay ከወዳ manufacturing vehicle manufacturing ነበር የደወልኩልሽ
Okay እ፣ ከአዲስ አበባ ዩኒቨርሲቲ ነበር እ፣ ስልክሽን ያገኘ ነው እና በ junior accountant እኛ ድርጅት ላይ ክፍት position ስላለ እ፣ እ፣ ነገ ጠዋት ሁለት ሰዓት ላይ እ፣ መተሽ እ፣ የሪትን ኤግዛም እንድትወስድ ነበረ።
የት ነው ቦታው?
መብራት መብራት እ፣ እዚህ ለቡ መብራት አርሴማ ቤተ ክርስቲያን ፊት ለፊት
ለቡን አውቀዋለሁ። መብራቱን ግን ለቡ መብራት እ፣ ይሄ በ- ከጀሞ የሚያዘው ምናምን አይደለም አ ነው ወይስ በእንትኑ አዎ ከአንቺ ከየት እ፣ አቅጣጫ ነው የምትመጪው? የት ጎሮ አካባቢ ነው?
ጎሮ ጎሮ
Okay ጎሮ ከሆነ እዚህ ወደ ለቡ ለቡ ከደረሽ የለቡ መብራት anyone ሊያሳይሽ ይችላል። ችግር የለውም። እዛው ጋር ነው።
የት ነው መብራት ኃይል ነው ያልከኝ?
አዎ ለቡ መብራት ኃይል አርሴማ ቤተ ክርስቲያን ፊት ለፊት ላይ ጠዋት ሁለት ሰዓት ላይ ማለት ነው።
ፈተና የሚሰጥበት ሰዓት ነው የዛ ሰዓት?
አዎ ጠዋት ሁለት ሰዓት የጽሁፍ ፈተና የሚኖርበት ሰዓት ነው።
አ፣ እሺ ኦኬ ኦኬ።
እሺ፣ መልካም ትመጫለሽ አይደል?
አ፣ እሺ፣ መልካም ቻው።
እሺ። ብደው- መደወል እችላለሁ በዚህ ስልክ?
አዎ መደወል ትችያለሽ።
እሺ፣ መረጃ ለመጠየቅ እሺ Okay እሺ እሺ እሺ አመሰግናለሁ።
እሺ ቻው።